Ba- ጤና ይስጥልን።
hello ጤና ይስጥልኝ።
ጤና ይስጥልን። Donkey Tube ነው ቄሻ እየመዘገብን ነበር።
አዎ እሺ። አሁን ደው ባል- ቅድም ደውዬ ነበር እና okay አሁን የላክሽልኝ አንቺ ነሽ?
account ተልኮልሽ ነው አዎ ማን በሚል
እ፣ ቢኒያም መለሰ አዎ ቢኒ መለሰ።
ምቅ አዎ አስገቢና በዛ ስ በተላከልሽ ቁጥር ቴሌግራም ላይ screenshot ኡን ስምሽና ስልክሽን አስገቢና screenshot ኡን ስልክሽና ስምሽን እንትን በይል
እሺ እሺ